ጤና ይስጥልኝ።
አብሮ ይስጥልኝ።
ከፊል ወደ ፊሊንግስቶን ነው የደወሉት?
እ ወደ ፊሊንግስቶን ነው የደወሉት?
አዎ እሺ፣ መረጃ ፈልገው ነው?
አዎ እሺ፣ የሼሮቻችንን ማለት ነው አይደል?
እ
እሺ አሁን ላይ እየሸጥን ያለ ነው ከአምስት መቶ ብር ጀምሮ አለ ሼሮቻችን የአንድ ሼር ዋጋ እ የአንድ ሺህ ብር የአንድ ሺህ ብር የአንድ share ዋጋ አምስት መቶ ብር ነው።
አምስት መቶ ብር አ አ
እሺ የት አካባቢ ነው ያሉት እርስዎ?
እ ወለጋ ውስጥ ነው ያለው።
እሺ ወ- አ- አዲስ አበባ ላይ ተወካይ ያሉት ወይስ መምጣት ይ- ይችላሉ? አዲስ አበባ ተወካይ ያሉት?
አለ
እሺ ወይ እንደዚህ እናደርግ፣ አዲስ አበባ ላይ እ፣ ያሉትን የተወካይ ስልክ ይስጡኝና እሱ እ።
መጥቶ ቢሮ ላይ ያለውን በዝርዝር ነግረ ነው ከእሱ ጋር ተነጋግራችሁበት መወሰን ይቻላል።
እሺ እሺ እሺ ስልኩን ሊያዝ ወይስ?
አይ አሁን አ፣ በሴው ላይ ነው ሴውን አውጥቼ ነው ገና የምደውል።
አሀ እሺ ስሞትን ማን ልበል?
ምትኩ እጅጉ እባላለሁ።
እሺ ማስታወቂያችንን ከምን ላይ ነበር የሰሙት?
አሁን ነው ከሬዲዮ ላይ ነው የሰማሁኝ።
እሺ እሺ እኔም እደውልልዎታለሁ፣ check አደርግዎታለሁ። እሺ ወይም ደግሞ ካልሆነ እም፣ ተወካዮቱ የማይችል ከሆነ ለሽያጭ ባለሙያ ስልኮትን እሰጥና እዛው ባሉበት እ፣ ሆነው በስልኮት እንዲገዙ የሚሆኑበትን መንገድ እናመቻቻለን።
እሺ አመሰግናለሁ።
እሺ እሺ መልካም ቀን።
እ።